ነኝ የሚልካ hello ነገ ዶክተር ተፈራ ይገባሉ?
ነገ እ
አንዴ check ላድርግ። ነገ አይገቡም።
ነገ ገቡ?
አዎ።
ሐሙስ ነበረው።
ቅዳሜ ዘጠኝ ሰዓት ከዚህ በኋላ የሚገቡ ዛሬ ይገቡ ነበር አስራ አንድ ሰዓት ላይ ከዚህ በኋላ እሺ።
የሚገቡት ግን ቅዳሜ አስ- ዘጠኝ ሰዓት አርብ የሉ?
የሉም።
የሉም። እሺ